hello
ጤና ይስጥልኝ።
ጤና ይስጥልን Best Bet አዎ Best Bet ትኬታችሁን scan ስናደርግ ያወጣነው ትኬት ነበር ዛሬና እሺ የማያገለግል ይላል። ምን ማለት ነው?
ሁሉም ላይ እኮ ሁሉም ትኬት ነው ያለ።
የማያገለግል የሚለው አዎ normal ነው። ምን አልቋል ጨዋታው ወይስ ገና ነው?
ጨዋታው አልቋል። okay የማያገለግል የሚለው እንዳለ ሆኖ ውጤቱን ማየት ይቻላል ማለት ነው።
ችግር የለውም። cashier code ዋ ካለች ለእኔ ንገረኝና check አደርግልሃለሁ። cashier code ዋን ንገረኝና ከታች ያለችዋን check አደርጋለሁ። የማያገለግል ግን ሁሉም ወረቀት ላይ ያለ የወጣው እንትን ላይ ሁሉ እሺ አስራ ሶስት ዘጠና ስድስት እሺ አንዴ ጠብቀኝ።
እሺ ግድ የለም ምን የማያገለግል የሚለው ለካ የትኛውም እንትን ላይ አለ ማለት ነው። የትኛውም አለ ስኬት ላይ የወጣው ወረቀት የሚወጣው ላይ እንዳለ አለ።
ሁሉም ላይ scan አድርገው ስናደርግ ይኸው።
እናገኛለን ማለት ነው። ስለዚህ ችግር ችግር የለውም የለውም።
አንቺን አዎ።
ማስቸገርም አይጠበቅብንም አይ ማለት ነው።
ቁጥር እም፣ ካልወጣልህ ራሱ ንገረኝ። አንዳንዴ system ኡ እንትን ስለሆነ እኛ ጋር ማየት ትችላለህ። cashier code ኡን እየነገርከን okay ይሄንን ከነገርሽን ችግር የለውም ንገረኝ።
እናመሰግናለን።
እሺ እሺ